የለም ሄሎ
ይሰማኛል።
እንዴት ነሽ?
እ?
ሰማንያ አራት ዘጠና አራት ሰማንያ አራት ኪፒኒን ቼክ አድርጊ።
ዘጠና አራት ሰማንያ አራት እሺ፣ ሰማንያ አራት አይልሃለሁ።
እሺ፣ ወደ ሰሚት ጊዮርጊስ ነው የሚሄደው።
እሺ፣ አይልሃል።
የእሑዷን እሺ፣ የእሑዷን ጠላ አድርጊላት።
ለክቼዋለሁ።
ሄሎ አቤት።
ሌላም አለ ያስናቀ ዘጠና አራት ዘጠና አንድ
ዘጠና አራት ዘጠና አንድ እሺ፣ አዎ ያስናቀ ነው ቼክ አድርጊ። የእሑድ እሺ፣ ያልተጣላ አልተደረገም።
አየዋለሁ የእሑድ እኮ ፒኑን ለክቼ ነው የእሑድና ተጨ